መጀመሪያ እንዴት ነህ? ሀና ነኝ ሰላም ነው አለው።
አለው እግዚአብሔር ይመስገን። ሰጡ ሲምፕል ቢስትሮ?
ኧረ አልሰጡኝም እዛው ነኝ።
እሺ አቅርብልኝ እስኪ ላውራቸው።
ሄሎ ሄሎ ጤና ይስጥልኝ ሲምፕል ቢስትሮ ነው?
አዎ እሺ ከቢው ነበር በ order number መቶ ሶስት አስራ ሁለት አርባ ዘጠኝ የተቀበላችሁት order ምን ያህል ይቆያል?
pack እየተደረገልን
እሺ ስጡት እሺ እሺ እሺ pack እየተደረገልን ነው
እሺ እሺ
ሄሎ ሄሎ ሄሎ ወይ በቃ pack ያደረግን ነው ብለዋል። አሳውቅ ይልሃለሁ ነው
እሺ